Hello
ሰላም ነው።
ሰላም ነው?
መረጃሽን ከተማርሽበት ዩኒቨርሲቲ ነበር ያገኘነው እና ለ- እ፣ ወደ አቬክል manufacturing PLC ላይ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ሁለት ሰዓት ፈተና አላችሁ። ይመችሻል መምጣት?
ምን አልከኝ?
ወደ አቬክል manufacturing PLC ላይ ሰኞ እ፣ በ junior accountant ክፍት ሰዓት ላይ ፈተና ስላላችሁ ይመችሻል?
ኦ፣ ሰኞ አልችልም። ሰኞ እንኳን
በቃ እሺ እሺ።
እሺ